ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ አንድ ምናምን ሜርሲ ስልሳ ሰባ አንድ ሃምሳ ሁለት ሰላሳ ሃምሳ ሁለት ሰላሳ
Hello Hello ወይ ናታን እንዴት ነህ? ሰላም አቤት ነው አለ ከቤስት ቤት ነው ደውልህ
ከምን ከቤስት ቤቲንግ
OK እሺ ቤት አ agent መሆን ፈልገህ ነበረ ኮምቦልቻ ላይ
እ agent መሆን ፈልገህ ነው ኮምቦልቻ ላይ ፈልገህ ነበረ መሰለኝ
አ በፊት ፈልጌ ነበረ አልተስማማንም ልጁ ጋር ሄሎ ሄሎ ሄሎ ሄሎ